ሄሎ
ሄሎ ሰላም ጤና ይስጥልን ቤት ለቤት
password ጠፍቶብን ነበር።
forget password የምትለዋን ነክተሃታል?
አዎ እሷን ስትነካት በ SMS message ይገባልሃል ኮድ።
አልገባም እስካሁን።
እስቲ refresh አድርገውና አንዴ ሞክረው እስቲ። ስልክ አዎ።
ደጋግመህ ስትነካውም ላይገባ ስለሚችል አንዴ refresh አድርገውና forget password የምትለዋን አንዴ ንካትና እስኪገባልህ ትንሽ ጠብቀው። ካልገባልህ ትንሽ ቆይተህ መልሰህ ደውልልን።
ከቀደም ጀምሮ ነው የሞከርኩት እምቢ ብሎኝ ነው። ሰባት ሰዓት እሺ ጀምሮ በቃ ነው።
ችግር ካለ አሳውቅልሃለሁ።
እሺ።